ቿረ ሳብ ሜዳ ላይ ረግፎ ሜዳ ላይ ረግፎ አድኖኝ እያለ አሻግራ ወደኛ ምን አንጀት ያለው ነው አርፎ የሚተኛ አርፎ የሚተኛ ብዙ አይኔ የሚያርፍባት ውብ ሀገር እያለ እንዴት ፍቅር አትልማኝን ሆናል ብዙ አይኔ የሚያርፍባት ውብ ሀገር እያለ እንዴት ፍቅር አትልማኝን ሆናል እንዴት በአገራችን ተስፋ እንዲህ ይመክናል ከልጅ እስከ አዋቂ ሁሉም ለማኝ ሆኗል ሁሉም ለማኝ ሆኗል ስለ ኢትዮጵያ ቁጭ ብለን አናውራ ወይ ተነሱ እንርዳት ወይ ስሟን አንጥራ ወይ ስሟን አንጥራ ብዙ አይኔ የሚያርፍባት ውብ ሀገር እያለ እንዴት ፍቅራትን ለማኝን ሆናል ብዙ አይኔ የሚያርፍባት ውብ ሀገር እያለ እንዴት ፍቅራትን ለማኝን ሆናል ተፈሪ አስታራቂ ተከባሪ እንዳልሆንሽ ለኮሪያ ለኮንጎ ጦር እንዳላሰለፍ ጦር እንዳላሰለፍ አባይን ደግሰሽ ስንቱን እንዳልመገብሽ እንዴት አንገት ይድፉ ይራቦ ልጆችሽ ይራቦ ልጆችሽ ብዙ አይኔ የሚያርፍባት ውብ ሀገር እያለ እንዴት ፍቅራትን ለማኝን ሆናል ብዙ አይኔ የሚያርፍባት ውብ ሀገር እያለ እንዴት ፍቅራትን ለማኝን ሆናል ለውጭ ወራሪ ኃይል አንዴም ሳንበለት በራሳችን ጥፋት ለችግር ተጋለጥ ለችግር ተጋለጥ መጠፋፋት ባይኖር ፍቅር ቤጠነክር እርሃብና ችግር መች ደፍሩ ነበር መች ደፍሩ ነበር ብዙ አይኔ የሚያርፍባት ውብ ሀገር እያለ እንዴት ፍቅራትን ለማግኘት ይሆናል ብዙ አይኔ የሚያርፍባት ውብ ሀገር እያለ እንዴት ፍቅራትን ለማግኘት ይሆናል እንዴት ፍቅር